ሄሎ ጤና ይስጥልኝ ቤተሰብ ራሄል ነኝ ባኮም ልርዳው
አብሮ ይስጥልን በረከት እባላለሁ ከወላይታ እሺ በረከት
system ለማስጫን ፈልጌ ቅድም ቴሌግራም ላይ አወራችኋለሁ ስልክ ደውላለሁ ግን ልታስተናግዱኝ አልቻላችሁም ምንድን ነው ችግሩ ይቅርታ ምን ነበረ actually እኔ ጋ- ከሰዓት shift ነው የገባሁት ማን ነበረ ያናገረ okay። እኔ እንጃ ብቻ ማን እንደሆነ አላውቅም ያው እናንተ ብዙ ሴቶች አላችሁ አይደል ነው አዎ ብዙ ነን ስለዚህ ያው እና እንትን ይሄ የመኪናና ኬኖ ነበር ለማስጫን የፈለግኩት እሺ
ከዛ የሚያስተናግደኝ ሰው አጣሁኝ ከጠዋት ጀምሮ ደውላለሁ አዲስ shop ነው shop ለመጨመር ነው ወይስ ባለህ ላይ
እ፣ ባለኝ ላይ ነው እንግዲህ ያው እኔ ቼክ የአስር shop አድርጌ ነው ጽፌ የመጣሁት እሺ አልሞላም ባለኝ ላይ ነው
እሺ አንዴ መስመር ላይ ጠብቀኝ እሺ አትስቀው አንዴ እሺ እሺ
አሁን ዳካ
ሄሎ አንዴ እሺ
እሺ
ሄሎ
ሄሎ ሄሎ፣ ሰላም ነው ደህና ነኝ እግዚአብሔር ይመስገን ሰላም ነው አለን። በረከት እንዴት ነህ?
ደህና ነኝ ፈጣሪ ይመስገን እንዴት ነው አለ። እሺ፣ ጥያ ምን ነበር ጥያቄ?
እ፣ ኬኖ እ፣ ከተቻለ መኪና ምናምን ለማስጫን ነበር እሺ፣ እ፣ እንግዲህ ከጠዋት ጀምሮ እየደወልኩ ነው በረከት አርባ ምንጭ ነው
በረከት ወላይታ ወላይታ ወላይታ።
አዎ።
በረከት ማን ነው? ጫፉ በረከት ጫፉ አዎ በረከት ጫፉ።
አዎ አዎ፣ እ፣ ምንድን ነው አሁን ስንት shop ነው? ስንት shop ነው የፈለግከው? የካይሮን shop
እ፣ እኔ አሁን ላይ ሁለት ነው መኪናና እም፣ እ፣ ኬኖ ሁለት ነው የፈለኩት
እሺ በቃ ልፈልግልህ፣ ግን shop የለንም እኛ። ለዛ እኮ ነው እንትን ያለኝ። shop ቢኖረን እኮ ችግር የለውም ነበር እንትን ነበር። ግን አሁን ልፈልግልና ካገኘሁኝ ልልክልሃለሁ። አሁን የካይሮን shop ኦች የሉም።
ትናንትናም አዎ ተስፋዬ ነህ ትናንትና አዎ፣ አግኝቼህ እኔው ነኝ።
ነበር።
አዎ okay እሺ እንዴት ይሻላል እሺ አሁን የለም እ፣ የምትሉት እኔ አልገባኝም ማለት እኔ አሁን እ፣ ያው ቼክ ሳሲዝ እስከ አስር shop አድርጌ ነው እንትን ብዬ ገብቶኛል። አዎ የመጣሁት።
ገብቶኛል። አዎ አዎ አይ ስለዚህ እንትንማ- ወይስ እንዴት መኪና ምንድን ነው የጠፋው? እኔ ያው እንግዲህ ያው ለስራውም አዲስ ስለሆንኩ አ፣ እንትን shop ኦች ናቸው።
እንዴ?
shop create ሲደረግ በስም ነው create አዎ።
የሚደረገው እና አሁን ላይ አዎ።
ካይሮኖች create እያደረጉ ስላልሆነ ያሉን shop ኦች limited ናቸው እና እነሱን ስለጨረሱብን ችግር የለም። ልፈልግና አንድ ልላክልህና አዎ በአንዷ ስራ መስራት ትችላለህ። አንድ ልላክልህና አዎ አዎ የቲቪውን ደግሞ ኢንዲስክ ላክልኝ አብረክ። የቲቪውን Okay።
ኢንዲስክ ላክልኝ። game ኡን እሺ፣ አዎ፣ የምጭንበት አዎ።
ፋይሉ አለ እንትኑ ሁለቱም ፋይል መጀመሪያ ግን ፋይሉን አውርደው እ፣ ፋይሉ አለኝ የመኪናው አለኝ የኬኖ ይለያል አይደል?
አዎ ይለያል። አዎ እሱንም አብረው ለመኪናውም ሁለቱም ለመኪናው ሲሆን የኬኖን ፋይል እና የመኪናውን ነው የምታደርግልኝ። ለኬኖ ደግሞ ሲሆን የኬኖን ብቻ ነው የምታደርግልኝ እና
Okay ሁለቱንም link ኡን ልላክልና download ታደርገውና download እንዳረክ እንደጨረስክ ንገረኝ። ችግር የለም። አንድ ሱቅ ፈልጌ እሰጥሃለሁ።
በቃ ጥሩ። እሺ እሺ፣ download አድርጌ እደውልልሃለሁ።
እሺ፣ ይኸው ልኬልሃለሁ።
እሺ ላክልኝ።
ኢንሻአላህ። እሺ እሺ እሺ፣ thank you